hello ደህና ዋላችሁ። ፓዮኒሮች ናችሁ?
አይደለም፣ ዋሽንግተን የህክምና ማዕከል።
እዛ ነው የደወልነው። እንትን CT ያላችሁ እንዴ? አሁን ከዘውዲቱ ነው የምደውለው። ታማሚ ነበረን እና
አለ ነው።
የት ቦሌ ነው እንትናችሁ?
አዎ፣ ቦሌ ሩዋንዳ፣ ሩዋንዳ ኤምባሲ ፊት ለፊት።
okay ትልክልን አላችሁ አምቡላንስ?
አዎ። ምን CT scan ነው የታዘዘው?
እ ምንድን ነው የታዘዘላቸው? CT scan abdominal CT ነው። ወረቀት ይዛል አንጠብቅም without contrast ነው ወይስ with contrast?
ነን ኮንትራስት ነው።
ነን ኮንትራስት ነው።
አዎ
ሁለት ሺህ ሰባት መቶ ነው።
ሁለት ሰባት መቶ እሺ። ከን ሙሉ ከነ accommodation ኑ ከነ አምቡላንሱ አምቡላንስ በነፃ ነው።
እሺ ትልኪልናለሽ?
አዎ በዚህ ስልክ መልሰን ደውል ደውዪልኝ። እሺ እዛው ዘውዲቱ ነው ያለሁት።
እሺ መልሰን ደውላለን።
አትቆይብኝ እባክሽ። ስልክ አላነሳ ብላችሁ ስድስት ሰዓት ጀምሮ እየሞከሩ ነው።
እ እ አታቆይብኝ እባክሽ።
እኮ አሁን ይደውላሉ። ጠብቀን አስተላልፍልሃለሁ ስልክ